hello hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
አይ ቦነስ እንደምንለቀ ቦነስ ደውላችሁ ነው የምትቀበሉ ገና check ላድርግልህ እ? እ?
እ? ምን አልከኝ bonus bonus ማለት ነው ቦነስ ንገረኝ cashier code ኡን
የትኛው cashier code ማለት የ የትኬትህን የቦነስ የምጠይቅበት
እኮ ትኬቱ አሁን እኔ ቁጥሩ ትኬቱን ማለት ማወ- ማወቅ አለብኝ እኮ ትኬቱን ሳላቅ የትኛውንም check ማድረግ አልችልም
እኮ ቤት አድርጌ ልንገር አሁን ትኬቱ ምን የሚለው ቦታ ላይ የማገኘው
okay እ፣ bet list ላይ ታገኘዋለህ እ?
bet list ከስልክ ላይ bet list የሚል አለ account history check የምታደርግበት አለ አይደል እኔ የትኬት እኮ ነው ከሱ ስር።
ትኬት ነው የትኬት ነው የእኔ አሁን okay እሺ cashier code የሚል አለ ከስር መጨረሻ ላይ ማለት ነው ወረቀቱን ይዘዋል እዛው እጅ ላይ አዎ ይዤዋለሁ እሺ ከስር አለች ሰባት ዲጂት ወይም ስምንት ዲጂት አዎ አ- አዎ አስር ብሎ አስር ይጀምራል።
ትላለች አስር ትላለች አስር ስልሳ ዘጠኝ እሺ ሀያ አምስት እሺ ዘጠና ሶስት
እሺ በሁለት ጨዋታ ተሸንፏል በቦሩሲያ ሞንቼግላድባህ እና በጆንግ ዴንቧች አይደል
ሁለት ላይ አራ- አልወደቀም ምን የትኛው እ? ጆን አንተ በቦንቾ ግራንቫል የተወደቀ
በሁለቱ ነው በሞ- በሞንቼግላድባህ ወድቋል በዴንቦች በሚለውም ወድቋል በጆንግ ኤፍሲ ዴንቦች በሱም ወድቋል ቼክ አድርግ እሺ እሺ እሺ እሺ እሺ